ማነህ?
ሊሚቴስ የበረ መርጃ ማዕከል ባኮ መለዶ
ቅድም አንትን ይሁን አሁን ስም ጠፋብኝ። በፍቃዱ ማን ነበረ? አውርቼ ከሰላሳ ደቂቃ በኋላ በዛብህ?
ደውዬ- በዛብህ አዎ።
ምን ነበረ?
እ፣ ቲኬት የቆረጥኩት ቼኪንግ ሊያደርግልኝ ነግሬው ቁጥሩን ከሰላሳ ደቂቃ በኋላ ደውዬ
እሱ check እያደረገሉት ነው። አንዴ መልሶ ይደውሉታል። በዚህ ስልክ መልሶ ይደውሉት።
እሺ እሺ
እሺ፣ መልሶ ይደውሉታል። ሌላ ምረዳውት ነገር ይኖራል። እኔ
ያ እሱን ስለነገርኩት እሱን ነው የፈለኩት እሺ።
Information። እሺ፣ አሁን ሌላ customer እያስተናገደ ስለሆነ ነው። ሲጨርስ ይደውሉታል።
እሺ አመሰግናለሁ።
እሺ፣ እናመሰግናለን።